ጤና ይስጥልኝ። ሙሉ ስፖርት ነው። እባክዎ ምን ልርዳዎት?
okay የቴሌ ብር ውላችሁ ቁሟል። ማስገባት ማውጣት አይቻልም በሱ?
አይ system update የተደረገ ስለሆነ ነው።
okay ነው። አዎ በጣም አስቸገረ። እንትኑም ደግሞ አልታረመም። አስቸገረ። ትላንትና ውጤት እስከው አልታረመልንም።
አዎ እሱም እ፣ እየተስተካከለ ነው። ይጠብቁን።
okay እሺ። ማ- ስለዚህ ቴሌ ብርም እንትን አለው ማለት ነው፣ ይመጣል።
አዎ update እያደረግን ነው። ይጠብቁን። እሺ።
okay ዛሬ ይውላል።
እርግጠኛ አይደለንም ደንበኛችን፣ ግን ይጠብቁ።
okay እሺማ መልካም ቀን።
እሺ